ጤና ይስጥልኝ።
አንተ ለብስ ለብስ መኮ መደርዳዋ
ሄሎ፣ አቤት።
ቼክ አደረግሽልኝ? የቅድሙን ቅድም ደውዬልሽ ነበር።
ምን ነበር? ይቅርታ።
እንትን ስሮ አርባ አምስት አርባ ዘጠኝ አዎ።
ዘጠኝ አዎ እሺ።
ቼክ አድርገነዋል። ሶፋ እ።
ስቶር ላይ ያው እሺ፣ ስሮይን ቶታል ስሮይን ስንት ነበረ?
አርባ አርባ ሀምሳ አራት ነው። እሺ የተወረወረው እ፣ ይቅርታ ሀምሳ አምስት አዎ። በአንደኛው በኩል ሰላሳ አንድ በአንደኛው በኩል ደግሞ ሀያ አራት ነው አህ፣ የተወረወረው።
Flashscore ላይ Sofascore ላይ ነው ብዙ ጊዜ እኛ check የምናደርገው። እስቲ አንተ እዛ ላይ እንደዛ መጥቶልሃል?
Flashscore ላይ አሁን እያየሁ እኮ ነው። screenshot አድርጌ ላክልሽ።
screenshot አድርገህ ላክልን። እኛ Sofa full score time?
ላይ እንደዛ ነው። አዎ full time total።
full time ኡን screenshot አድርጌ ላክልሽ አለኝ።
እስቲ እሺ ቴሌግራም ላይ ላክልን እና እናስተያየዋለን። እሺ እሺ።
እንደዚህ አይነት result ካለሽ